ነው የምንሰጠው።
ተቃራኒ order ገብቶብኝ ነበር መሰለኝ ሰላሳ ሶስት ሀምሳ ሁለት እና ሰላሳ ሶስት አስራ አራት
ሀምሳ ሁለት እና ሰላሳ ሶስት አስራ አራት ነው ያልከኛ።
ሰላሳ ሶስት ሀምሳ ሁለት እና ሰላሳ ሶስት አስራ አራት እንዴ ጠብቀኝ ተከተለኝ። ሰመረ ወይ የትኛው ነው እንዲወጣል የፈለግከው?
ሀምሳ ሁለቱ አስራ አራቱን እየሰራሁት ነው የዲቮናሪስ ከእጅ በርገር ቦሌ የሚለውን
አ እሱ ይውጣል ጠብቀኝ። እሺ ያኛው ወደ ሀያ ሁለት ስለሆነ ማለት ነው እሺ ሰመረ ወይ የዲቦን የእርሱ ይወጣል፣ የቦሌ ሚካኤሉ ስራው ታብላል።
ምን የዲቮናሪሱን ሲጀመር አውጥቼዋለሁ ምን ብላችሁ ነው የምታወጡት ታዩ በቃ እንደውም እንዴ የዲቮናሪሱን አውጥቼው ሀያ ምናምን ደቂቃ ሆኖት
ሰመረ ወይ በ- እንትን ይኸውልህ የእጅ በርገሩ ስራው የዲቦን የእርሱን ይወጣልሃል። ምረጥ ወይ ሁለቱንም ስራው።
ዲቮናሪሱን አውጥቼዋለሁ አልመልሰው እንግዲህ ኧረ እኔ በማለት ተሰቃየሁ ተው።
አይ እኔ ሀያ ሁለትም ሌላ ኦርደር ይዣለሁ ለዛ ብዬ ነው
በቃ ሰመረ ወይ የእጅ በርገሩን አስወጥቼዋለሁ። እሺ
እሺ ማን ነው ግን እንደዚህ ያሰቃይሽ
ይከፋል።
እሺ እሺ እሺ።
Thank you.